Dar să le gătești tu termenul acolo acum rog?
ወደ ዱባይ መሄድ ፈልጌ ነበር።
ምን አሉኝ?
ወደ ዱባይ መሄድ ፈልጌ ነበር።
ኦኬ ምን የትኬት ዋጋ ነው ወይስ ምን ነበር ለማወቅ የፈለጉት? ይቅርታ።
አይ ኢቲኤስ
ኦኬ እሺ። ይሄ ቻሌንጁን ለመቀላቀል ነው?
አዎ እሺ ሙሉ ስሞን ነግሩኛል?
ሄርሜላ መኮንን ድምፆን ከፍ ያደርጉልኛል?
ሄርሜላ መኮንን
አያችም
እ?
አያችም
ምንድን
ያያችም
ከበደ
እድሜ
ሀያ
የትዳር ሁኔታ ያላገባ
አዎ ፓስፖርት አለዎ?
አይ የለኝም
እሺ ስለ ETS የጥሪ ማዕከል የሚያውቁትን ይነግሩኛል? ሄሎ ይሰማል? ሄርሜላ ሄሎ